ያልኩትኝ ገርገሩ ነው። ሄሎ ከሪስፔ ነበር የምደውልሎት። አሁን ወይ።
ደውል ነበር አዎ እንትን ሲም ሲረስ ጠፍቶብን ነበረ
ሲም ኢረር ነው የሚያሳያችሁ የሲም ካርድ እ ምን አሉኝ? የሲም ካርድ ኢረር ነው የሚያሳያችሁ?
አዎ ፒን ኮድ ኢረር ይላል።
እሺ ዩዘር ኔም እና እንትን
አዎ ምናልባት ወይ ሪስታርት አድርገው ፖሱን እ ፖሱን ሪስታርት አድርገው ድጋሚ ክፈቱት።
restart አድርጎ
አዎ restart አድርገው restart ማለት አብርተው ማጥፋት እንደዚህ Okay።
ሲሉት ዋይፋዩ መጥፋቱን ያረጋግጡ።
እሺ ከለፋል እንደዛ እንደዛ አዎ። ከዛ ከሁሉም transaction በኋላ ደግሞ key download ማድረጉን አይርሱ።
እ key download ወይ ደግሞ key exchange የሚል አለ።
እሺ እሱን አድርገው ይሞክሩት። ካልሰራ ደግሞ ይደውሉና ለሚያስፈልገው አካል እናስተላልፍልዎታለን።
እሺ አመሰግናለሁ።
አመሰግናለን ስለደወሉ። ሌላ የመረዱት ነገር አለ?
ላይ ለማመሰግናለሁ።
እሺ፣ መረዱት ሀሳብ አስተያየት ካሉት ከእኔ ሳምንት ድምፅ በኋላ ማስቀመጥ ይችላሉ። መልካም ምሽት።
እሺ ነው